ጤና ይስጥልኝ አሪፍ ነኝ ሞሀሊስ የባኮ ምድር-ዳዋት
ስክሪን ሽቱ አሁን ደውዬ ነበርና ስክሪን ሽቱ አድርገው ያልሽኝ ቢት እንዳደረኩት
ማን ልበል ስሞትን ሮቤል ገብረስላሴ ስክሪን ሽት የለም ላደርገው አስቤ ነበር ግን አያመጣውም።
አ ከሂስትሪው ላይ ነው አላወጣ ያለሁት ከ transaction history ው ከ history ው ላይ አላወጣልም።
አዎ።
history ላይ አይመጣም።
እስኪ ደጋግሞ ይሞክሩትና እኛ ለመስራት ስለሚያስፈልገን ያንን ደጋግሞ ሞክረው ሲ- ሲሰራሉት ይላኩልን።
ሳይሰራ እሱን መፍታት አይቻልም።
በእኛ በኩል ያጋጠሙትን ጉዳይ እናስተላልፍሎታለን፣ ግን ለመስራት screenshot ያስፈልጋል። እሺ፣ ሌላ ጥያቄ ያሉት?
የለኝም።
እሺ፣ ስለደወሉ አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።